ሄሎ ሄሎ ፍቃዱ ወይ በቃ ይኸውልህ አሁን ምግቡ አንተ ጋር ያድርና complete ይባላል። ምግቡም አንተ ጋር ነው የሚያድረው። ከነገ ተጣርቶ እንግዲህ የሚያደርጉትን ያደርጋሉ። recorder ቢኖርህ ትወዳል።
እኔ እንዴት አሁን እንዴት ስልክ ተደውሎ እንዴት አንቺ record ታደርጊያለሽ? እንዴት እንዴ እየተነጋ- recorder እ?
ይኖራችሁ- recorder ምን እኮ አልሽኝ?
ይኖራችሁ ተብላችኋል አይደል?
እኔ ለእንዲህ አይነት እሱን case እንዲጠቀም እኮ ነው recorder ሊኖራችሁ የተባለው።
እኔ እሱን አልሰማውም እህት ይቅርታ። ግን አሁን እኔ በሩ ላይ ነው ያለው እኔ ልሂድ።
አዎ በቃ ምግቡ አንተ ጋር ይሁን complete ይባልና ነገ አጣርተው እንደሚያደርጉት ያደርጉልሃል። እሺ እሺ፣ ደህና እደር።
እሺ።